Kingston? ሄሎ ሄሎ ነኝ እመቤት፣ ሄሎ አቤት፣ ደህና ነሽ?
ሰላም አለ። እንዴት ነው?
እንትን እንዴት ነው ይሄ አሁን በልጅ አይቼ ነው። የት ነው address ኣችሁ?
አ፣ ስለ share ኡ ነው?
አዎ share ሀያ ሺህ የተባለ አ ልክ ነው። share ኡ አሁን ሰኞ ነው የምንጀምረው። ሰኞ ነው ወደ ቢሮ የሚመጡት።
እሺ፣ ሰኞ የት አካባቢ ነው?
አ፣ ቦሌ ገርጂ ልደታ አለን ቢሮ የትኛው ይቀርቦታል?
እኔ እዚህ እንትን ነኝ ያለሁት እንቁላል ፋብሪካ።
አ፣ እንደዛ ከሆነ ልደታ መሰለኝ የሚቀርቦት።
እሺ፣ ልደታ ምኑ ጋር ልሂድ?
ልደታ ፍርድ ቤትን አወቁት።
አዎ
ፍርድ ቤቱ እንደተሻገሩ መርካቶ የገበያ ማዕከል የሚል ነጭ ህንጻ አለ፣ መስኮት መስኮት ያለው እሺ እዛ ground ላይ አለን።
እሺ፣ ground ኡ ከታች ከታች ነው። እዛ ደርሶ ቢደውሉን ወተን እንቀበሎታለን።
እሺ፣ እኔ እመቤት እደውላለሁ።
ማን ልበል?
በዚሁ ልደውል ደሞዜ ልቆም እሺ፣ ምን ላይ ነበር ማስታወቂያችን የሰሙት?
እዚህ በኤቢሲ ላይ ነው ያየሁት። አዲሱ አሁን የተከፈተ እሱ ላይ አዎ።
ቁጭ ብዬ እያየሁ ነኝ። እዛ አይቼ ነበር።
እሺ፣ እሺ፣ እሺ፣ እደውል እኔ እመቤት፣ እሺ፣ እኔ እመቤት፣ እሺ፣ ሰላም ዋይ።